ሄሎ ሄሎ ጤና ይስጥልኝ ቤተሰቤት
ቴሌብር ተክሰው ትላንት ከወራ
ትላንት ወዲያ
ቴሌብር አዎ ምን ሆነ
እንትን ሶስት መቶ ብር ተከሰሰ።
ተከፍሏል
አይ ከሰሰ
ካሻዎት
አለ ምንድን ነው ያልከኝ ታሰረ ታሰረ
ምን ምን
እንትኑ ገንዘብ እ፣ ተከሰሰ
ዊዝድሮ ነው ዊዝድሮ
አይደል ዲፖዚት
عجبي ما عاتبي استدعى مغلبة يعني ما انت زقا ناسي صوت صبر አዎ እምቢ አለ اه የቤተሰቤት እ፣ ስልክህ ይሄኛው ነው هينيا نو خمسة ماتو
መቶ ብር ነው ያለኝ
صوت ماتو
አንዴ እዚሁ መስመር ላይ ጠብቀኝ
ماشي باي مصر غير في الجودو كاي ከዚህ በፊት እ፣ አልደወልክም አይደል
ها ከዚህ በፊት ደውለሃል
اه ليلا عندك زي دولي انت كا መቼ
አሁን ሰላሳ ደቂቃ በፊት
አሁን እ፣ ትንሽ ቆይታ ነው የደወልከው ከዚህ በፊት ደውሌ እና ወቅቱም ትላንት ማታ ነው አልኩ። ትላንት ከወዳ ነው ኦኬ ኦኬ ገባኝ እሺ ቤት እያደረኩት ነው እሺ
አይ
ጠብቀኝ አንዴ okay ዛሬም እኮ አውጥተሃል አይደል ሶስት መቶ ብር
እ እ ሶስት መቶ ብር ዛሬም አውጥተሃል ትላንትም አውጥተሃል
ትላንት ከወዳ
ትላንት ወዲያ ደግሞ ሁለት ጊዜ አውጥተሃል አይደል ወርዋ ለጋ ታርክ ያ ሄሎ ሄሎ ሄሎ እየሰማሁ ነው
አ ትላንት ወዲያ አዎ ትላንት ወዲያ ማታ ማለት ነው አዎ ማታ ነው ያወጣኸው ሶስት ሰዓት ሰላሳ ነው ቃሉም እንትን እ፣
ሶስት ሰዓት ከሀምሳ አራት ላይ ማለት አንድ ሰዓት ከሀምሳ አራት ላይ
ሱዲ معايا የኮንተኔ አፍሮሪያ አ አንድ ሰዓት ከሀምሳ አራት ኦኬ እሺ አንዴ ጠብቅ Hello
አ ሶስት መቶ ብር እ፣ ገብቷል እኮ እሺ
እሺ ያመሰግናለሁ እሺ፣ እናመሰግናለን